ሁለት የተለያየ ሱቅ
hello
ሀብታሙ አቤት ሀምራዊ ሰላሳ ሰባት ነው ማይሰራ ሀምራዊ ሰላሳ ሰባት ነው ማይሰራልህ አዎ አዎ
ስንት cashier እንዳለ ታውቃለህ?
መጀመሪያ አራት cashier ነበረ ያው ኮፒ ስለማያወጣ የመጀመሪያው cashier ነው የምጠቀመው አንደኛው ነው የምጠቀመው እሱን አሁን እየሰራ ያልሆነው አዎ እሱ ነው የማይሰራው cashier ስንት ነው
የት የትኛው እሱ የምትጠቀምበት የነበረው?
cashier one ነው አንድ ነው
እሱ እኮ አልዘጋም።
አሁን cashier invalid ነው password password invalid ይላል። ማታ እየሰራሁ ነበር። አሁን ጠዋት ስከብ ጀነ ማብራት አልነበረ። አሁን ስከብ ፓስወርድ ኢምባላይድ ዩዘር ነው ፓስወርድ ይላል።
እሺ እኔ ጋነ ኮይሮጌ ሀምራዊ ሰላሳ ሰባት ከን እ ማሸሬ እሶይ ኦቴና አሁን?
ነጠቀምቴ ነጆጌ እ ተጠቅኩ መጀመሪያ እየተጠቀምኩ ያለው ነው የማይሰራው።
ሰላሳ ሰባት የጊን እ 37 ሰዓት ከዛ ካሽ- ሄጋ ግዶን ካሸር ዋን ኦቲ ዲዴኒ ኦቲ ዜና እ ሞከረሪ ገና ነው ኒያኢ
እ invalid ይላል። ያው ቆይ እስኪ አሁን ልግባ።
እስቲ ያኔ አንዴ ሞክረውና ንጋ ያው in- invalid user name password ይላል። ያው አሁን ስገባ እንደዛ ይላል።
እሺ እሺ እሺ የ one አይደለ one ን ብቻ አዎ።
ነው የምትጠቀመው አ one ነው የምጠቀመው። ሁለተኛው አሁን ተ- ትላንት ተጭኗል። አል- አልጀመርኩም። አሁን ዛ- እሱም ልጀምር ነው ገና እሱ ራሱ ነአንቶ ሱቄ ዶየትሬየ ካሸረተ ናአታ ሱቄ ነንቆዳ ይደዳይ ሱቅ አይ ና አንተ ኮይሮ ጋር እሱ ሱቅ ጋር ሁለተኛው አሁን ደግሞ አዲስ ሱቅ ዶየ ደደይ ስሮን ዶዮ ጋር ዝነ ዶየቲስ ፋይናንስ ያረ ውርሰረ ኢመትሬ ሱቄ ኤ ኤ ኢመቲ ሳዮ ኢመቲኒ ዝነ ቃሚ ጫን ሲግነ ጫኑ በበጫን ጫኑ ውርሲስ ታዲያ ኦቲ ዲዴስ ናአንቶ የወረታ ነ- ኢመትራ ኦራታ ያይ ጫነ ሰበይ ገጊ ኮይሮ ኦቲ ዶ ጋር ኢክስ በደ ኦራታ ገልሰረ ፓስወርድ ኦሶ ዶ መቸበይ ጊኪ መጀመሪያ ካሽር ዋኔ ባይ ዶያ ነገር ኢምባላይ ድጊት በቃ እሺ ሄጋ ግዲኮ ቴሌግራም እሺ።
ላይ እንልክልሃለን password ያ reset ኦቲ እሺ እሺ እሺ እሺ እሺ